ጤና ይስጥልኝ እሺ ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ እንዴት ዋሉ?
ስንታየሁ እባላለሁ። የዶብ ድንገል ለመጠቆም ነበረ ጥያቄሽ መጠቆም እሺ ይቻላል።
እሸቱ ይባላል። ሙሉ ስሙን አላውቅም። እዚህ ሽሮ ሜዳ አካባቢ ነው እና እንዴት ነው ላገናኛችሁ የምችለው?
እድሜው ስንት ነው?
ሄሎ?
ያለሽበት ቦታ ነው መሰል ማየ ወይ
እ፣ እሺ እንዴት ነው ላገናኛችሁ የምችለው?
እድሜው ስንት ነው?
እ፣ እ፣ እድሜው ሶስት ሶስት እሺ፣ አንዴ ጠብቂ
ነው።
ይሰማኛል። አንዴ ጠብቂ። ስሙ ማን ነው?
እሺ
ስሙ ማን ነው የጣሉ ስም?
እ፣ እሸቱ ይባላል። የአባቱ ስም ግን አላውቅም። ይቅርታ
እሺ የቤተሰቡ ስም ካለሽ እ